አኒ hello
ኦ ሰላም ጤና ይስጥልኝ ቤተሰቤት ደህና ነሽ
ሰላም ምን ልርዳክ
እ
እሺ ምን ልርዳክ
ያጠብኩትን ከቤት ቤት ቤት ማለት ነው እዛ ተጫውቼ እንትን እ
ከሌላ ቁጥር ላይ ማለት ነው እሺ
እዛ ላይም አልገባም ወደ ጨዋታው withdraw አዘህ ነው?
እ withdraw አድርገህ ነው
አዎ እሺ ስንት ብር ነበር
እ ሶስት መቶ
ቤተሰቤት ቁጥሬ ነው
ይሄ ሳይሆን ሌላ ነው ይሄ አይደለ መጨረሻው 53
ይሄ አይደለም እሺ ንገረኝ
ዜሮ ዘጠኝ 09
ሰማንያ አምስት
85 ሀያ አምስት 25
ዜሮ ሶስት ሰባ ሶስት 03 72 ነው ሰባ ሶስት
03 73 አዎ
እሺ ቼክ ላድርግልክ hello ኦ
process ላይ ነው ያደረከው ይገባል እሺ
ነው እንዴ አዎ ትንሽ ጠብቀው
እሺ በቃ እሺ እሺ